ደጋግሜ መሰለቸኝ አልኳት ፍቅር እኮ ናት አይ መውደድ እኮ ናት አይ ፍቅር እኮ ናት አይ መውደድ እኮ ናት አይ ብወዳት ብወዳት ብወዳት ደጋግሜ መሰለቸኝ አልኳት ዘቢብ ሆነሽልኝ የማትሰለቺ አለቀልሽ ልቤ ሰወዝውጄ ባንቺ ሰወዳጅ ያረገሽ እንዲህ ልበሰናይ አትፍረጂ በኔ ሲገባሽ ነው ከላይ ስላቀፈኝ ክንዷ ስማትር በሷይን አርሆነ ዘመኔ